ጤና ይስጥልን። ዋሽንግተን የጤና ማዕከል ጤና ይስጥልኝ። እንዴት ነሽ?
ሰላም አብሮ ይስጥልን።
አለን አለን። information ፈልጌ ነበር። እባክሽ ምን አሉኝ?
information ፈልጌ ነበር። ድምፅ አይሰማም?
እሺ እ እንትን እንዴት ነው process የሚጨምሩት?
ምን አሉኝ? ድምፆት አይሰማም።
process እንዴት ነው የሚጨምሩት? ኧረ በጣም እየጮኩኝ ነው። maybe earphone hello ወይ ስልክሽን አስተካክይ። እኔ በጣም እየጮኩኝ ነው። አይሰማም?
ድምፆት ምንም የተሰማኝ አይደለም። ማብራት ስልክሽ-
ሄሎ